hello
አሲ ሰላም ጤና ይስጥልን ቤስት ቤት አቦስቶ እንዴት ነሽ?
አለን ምን ነበረ?
አቦሲት ሀምሳ ብር ያስገባውኝ እሺ አስገብቻለሁ፣ ግን እስካሁን አልገባኝም።
deposit አድርገና አ አይ ላስገባ ብዬ ሳስገባ ብሩ ገና አልገባኝም።
እሺ ያው በ textኡን ቴሌግራም ይልካልናል።
አዎ ከቴሌ ብር ላይ ወጣ።
እሺ ተገኝ deposit ነው።
text ገብቶልሃል አይደል?
አ messageኡ ራሱ ገብቶልኝ ግን አልገባም ብሩ። እሺ
እ ምን አልከኝ?
ምን አልሽሽ? hello ሄሎ
ሄሎ
ምን አልሽሽ?
deposit text ኡን ልካልናል ቴሌግራም ላይ።
በቴሌግራም ላይ ላክልሽ።
አዎ text ዋን ላክልን።
እሺ እሺ መልካም ምሽት።
እሺ እሺ
ዛመለስ